ሄሎ ሄሎ፣ አቤት አቤት።
አቤት ይቅርታ።
አረ ጌታ እኔ ጋር የለም። የምር ነው አቦ ወገውላ አቦ መጣው። ቆይ አንዴ እ፣ መጣው መሳሽ በላይ ሄሎ ነው አቤት።
እ፣ ይቅርታ እንትን ሙለር ነኝ።
እሺ፣ እሺ፣ ይቅርታ።
እንትን አፕሩ ደውለ- አፕሩ አፕሩ እንደ ቅድም አፕሩ አድርግልኝ።
እሺ፣ እሺ። ቤት ቤት ስልክ ቁጥር ራሱ ነው አይደል?
አይደለም አይደለም ንገረኝ። እሺ፣ 0909 እሺ፣ 62 እሺ።
98 97 ዘጠና ስምንት ዘጠና ሰባት
97 አዎ እሺ፣ እሺ። ጠብቀኝ።
እሺ ነው እናቴ ደህና ነሽ? አለሁልሽ። ሽሜ እንዴት ነህ? አለህ እንዴ? እንዴት ነህ? ሁሉ ሰላም? አለሁ አለሁ።
ሰባት ሺህ ብር ነው አይደለ?
አዎ በእናትሽ እሺ፣ እሺ። ጠብቀኝ። እሺ፣ አሁን ገብቶልሃል። መልካም መልካም ቀን። እሺ፣ thank you so much thank you እሺ አባቴ።
እሺ እናቴ